ደህና ነን።
Hello ጤና ይስጥልኝ አሊባባ።
አብሮ ይስጥልን። ሰላም ነው ማ እግዚአብሔር ይመስገን።
Dzire ፈልጌ ነበረ። ባንክ ታመቻቻላችሁ እንዴ?
አዎ እናመቻቻለን።
እስከ ስንት ድረስ ነው የምታመቻቹ?
ምን ምን ምንድን Dzire ሁለት ሺህ ስንት ነው የፈለጉት?
እ ሀያ ሀያ አንድ ወይ ሀያ ሀያ ሁለት
ሀያ ሀያ አንድ ወይ ሀያ ሀያ ሁለት አ
እሺ ጠብቅ። እሺ ሀያ ሀያ አንድ አለ Dzire አለን
እ
ሁለት ሚሊዮን ሰባት መቶ ሀምሳ ሺህ ብር የሚባል ባንክ እናወጣለን እናመቻችሎታለን። ሀያ ሀያ ሁለትም አለ ሁለት ነጥብ ዘጠኝ ነው ባንክ ይወጣል።
Okay እስከ አንድ ይመቻችልኛል እንዴ?
አንድ ሚሊዮን እ
ሀያ ሀያ ሁለቱ አዎ ይመቻችሎታል።
ኦኬ እሺ በቃ እሺ እሺ